Hello ጤና ይስጥልኝ።
ጤና ይስጥልኝ። Hello አቤት ጤና ይስጥልኝ።
አቤት።
እ፣ በቀደም ደውዬ ነበር ወደዚህ
እሺ ምን ነበር?
እና እሸቱን ማግኘት ፈልጌ ደውዬ ነበር። ስልክና ስሜን ተቀብላኝ ነበር፣ ግን እስከዛሬ አልደወሉልኝም።
እ፣ በቀደም ከሆነ የደወሉት ብዙ ወረፋ ነው ያለው። ወረፋውን ጠብቀው ይደውልልዎታል። ተጣርቶ ብዙ ወረፋ ስላለ ነው እንደውልልዎታለን።
እሺ እሺ እሺ እሺ እናመሰግናለን።